ሄሎ ሄሎ
እንትን ቤት ቤት እንትን ትኬት ትላንትና ቆርጬ ነበረ እና ኦንላይን ነው የምጠቀመው
እሺ እና ጨዋታ win ነው ሶስት ጨዋታ ማለት እስካሁን ምንም open ነው የሚለው ግን ምንም አላረመውም እስካሁን ቁጭ ነው ያለው እዛ እሺ አንዴ cashier ኮዷን ትነግረኛለህ ምን አልሽኝ cashier ኮዷን ንገረኝ አንዴ cashier code ማለት ከታች ከባርኮዱ በታች cashier code የሚል ሰባት digit ቁጥር አለ እሷን ንገረኝና check ላድርግልህ ኦኬ መልሼ ልደውል አላስኳትም እሺ እሺ